அப்படி ஆ
હેલો హలో એનો કલર አብረሽ ጥልን
መለር ዳዎች ቦታ ለመያዝ ነበረ እሺ ኦንላይን ላይ ተመዝግበው
አልተመ- አልተመዘገብኩም።
እሺ አሁን ኢንተርኮንቲኔንታል ሆቴል መጥተው መመገብ ይችላሉ። አይ ሚን ትኬት መውሰድ ይችላሉ።
ስለሆነ በዛ በሰዓቱ በመጣ በሰዓቱ maybe ሊያልቅ ስለሚችል ነው። አሁን እየተሸጠ ስለሆነ ነው።
ወይኔ ታዲያ አንቺ አንዱን ካላችል ምኑ ነው ዋጋው መደወላችን?
እሺ እንደዚህ ማድረግ ይችላሉ። YouTube አለ አይደለ? YouTube ኣችን እዛ ቪዲዮ ስር ዲ- link አለች።
አ link ዋ ውስጥ ይግቡና standup comedy ምናምን የሚል አለ። መርጠው እዛ ላይ ቦታ መያዝ ይችላሉ። ከዛ በመጡበት ሰዓት እዚህ ላይ ተመዝግቤያለሁ ብለው እ፣ ከፍለው እንትን ማለት ይችላሉ።
በቃ እሺ። ስለሆነ YouTube ላይ link ኡ በ link ኡ መሰረት የሚሉትን አሟሉ።
በቃ link ኡ ላይ ልግባ። ቱ ብዬ ነው የምገባው።
አዎ አዎ፣ በ YouTube ኡ ቪዲዮ እሺ።
YouTube እኮ YouTube ገባኝ። YouTube ውስጥ ገባና አ፣ አንድ ዶም ቪዲዮ- YouTube አይደል ያለ አዎ ማንኛውም ቪዲዮ የእናንተ
አዎ አዎ፣ ማንኛውም ቪዲዮ ነው። እናመሰግናለን።
እሺ እሺ እሺ አባ እሺ hello hello